ይመጣልና
hello hello hello፣ ጤና ይስጥልኝ።
hello፣ hello፣ አይሰማም? ሰላም ነው?
እግዚአብሔር ይመስገን።
ከሳፊ የ electrical ባጃጅ ነው የምትደውል?
አ
ሳፊ የ electrical ባጃጅ ማምረቻ okay። አዎ
community ላይ live community ስልክህን አስቀምጠህ ነበር እና አዎ እንትን ብዬ ነበር። ይሄ ባለ ሶስት እግሩን ትንሹም የለ ሶስት ሰው የሚጭነው።
ሶስት ሰው የሚጭነው በኤሌክትሪክ ሳይሆን
አዎ የእሱን ዋጋ ለማወቅ ነበር።
እሺ፣ አንተ የት ነው የምትሆነው? አዲስ አበባ ነው ወይስ ክፍለ ሀገር ነው?
አ
አዲስ አበባ ነው ወይስ ክፍለ ሀገር ነው?
እኔ አዲስ አበባ ነኝ ያለሁት። መቀሌም ካገኘሁ ምንም ነው ችግር የለውም። ወደዛ መቀሌ ስለሚሄድ ወደዛ ነው የምትሄደው?
አ ወደ ትግራይ መቀሌ እኛ branch አለን።
okay። እዛ ስንት ነው የሚሸጠው?
እኔ እንጃ የእነሱን ዋጋ እኔ እንጃ።
ስድስት ነው የሚይዘው
እዚህ እ- እዚህ የአዲስ አበባ ዋጋ
የአዲስ አበባ ዋጋ እስከ ስምንት መቶ ሺህ ነው።
እስከ ስምንት አዎ።
okay። እሺ፣ በ electrical ብቻ ነው የሚሰራው።
አዎ በኤሌክትሪክ ቻርጅ የሚሻለው ስምንት። የብድር ሁኔታው የተመቻቸ ነገር አለ ወይስ እንዴት ነው?
አሁን የብድር ሂሳብ የሚያመቻቹት ክልል የሚሰሩት branch ኣችን
አዎ
ክልል የሚሰሩት branch ኣችን አዎ የብድሩ ሁኔታ ምናምን እሱ ያመቻቸዋል። እና የመቀሌው ያመቻቻል።
አዎ እስቲ maybe እሱ ደውለህ ጠይቀው። አማን ይባላል። ቁጥሩ text ላድርግልህና
እሺ ብታወራው አሪፍ ነው።
እሺ እሺ ዋጋም አስ- እ፣ ዋጋም አስተያየት ያደርግ። ስለዚህ ካለ- በቃ እሺ፣ ጥሩ text አድርግልኝና እናግረዋለሁ።
እሺ brother፣ እሺ